በዳንኤል ነቢይ ምዕራፍ አርባ እቱ አነ ናቡከደነፆር እንዘ እትፌሳህ በቤትየ ወእዴሉ እኔ ናቡከደነፆር በቤቴ ተድላ ደስታ አድርጌ ሳለ ሀለምኩ ሕልመ ወገረመኒ ሕልም አለምኩ እጅግ አስፈራኝ። ወደንገጸኒ ልብየ በውስተ ምስካብየ በመኝታዬ ሳለሁ ልቡናዬ ደነገጠብኝ። እምራእየ ርእስየ ታውከኒ ህሊናየ የራሴን ራእይ ከማየት የተነሳ ህሊናዬ ታወከብኝ። አንድም ራሴ ሕልም ሲያይ አይቼ ህሊናዬ ታወከብኝ። አንድም የራሴን ጥፋት አይቼ ወአነ አዘዝኩ ይባኡ ኀቤየ ኵሎሙ ጠቢባነ ባቢሎን ከመ ይንገሩኒ ፍካሬሁ ለሕልምየ የሕልሜን ትርጓሜ ይነግሩኝ ዘንድ በባቢሎን ያሉ አዋቆች ሁሉ ወደ እኔ ይመጡ ዘንድ እኔ አዘዝኩ። ወመጹ ሰብአ ሰገል ወሰብአ ስራይ ጥንቆላ ያላቸው ሰዎች ሥር የሚንጹ ቅጠል የሚበጥሱ ሰዎች ወማእምራን ወመፈክራን አወቅን አወቅን የሚሉ ሕልም የሚተረጉሙ መጡ። ወነገርክዎሙ አነ ሕልምየ ቅድሜሆሙ ወኢያዕድዑኒ ፍካሬሁ እኔ ሕልሜን በፊታቸው ነገርኋቸው፣ ትርጓሜውን አልነገሩኝም። እስከ አመ ቦአ ዳንኤል በስሙ ብልጣሶር በስመ አምላኪየ በፈጣሪዬ ስም ስሙን ብልጣሶር ያልሁት ዳንኤል እስኪገባ ድረስ አንድም በስመ አምላኩ ይላል። ዘመንፈሰ እግዚአብሔር ቅዱስ ላዕሌሁ መንፈስ ቅዱስ ያደረበት ብልጣሶር እስኪገባ ድረስ ወእብዬ ብልጣሶር አምላኮሙ ወእብዬ ብልጣሶር መልአኮሙ ለአጶይደን ብልጣሶር ያልሁት የጠቢባን አለቃ ዳንኤል እስኪገባ ድረስ። ወአነ አእመርኩ ከመ መንፈሰ እግዚአብሔር ዲቤከ መንፈስ ቅዱስ እንዳደረብህ እኔ አወቅኩ አልሁት። ወኩሉ ዘህውእ ኢይሳነከ የተሰወረው ሁሉ አይሳንህም። ስማ ነገረ ሕልምየ ዘርኢኩ ወንግረኒ ፍካሬሁ ያየሁትን የሕልሜን ነገር ስማ ትርጓሜውን ንገረኝ አልሁት። ወርኢኩ በውስተ ምስካብየ ወናሁ እዝ አብይ በውስተ ማእከለ ምድር ወነዊህ ጥቀ ተኝቼ ሳለ በሰፊ ሜዳ እጅግ ረጅም የሆነ ታላቅ ዛፍ እነሆ አየሁ። ወአብይ ዕፁ ወጽኑዕ ዛፉ ትልቅ ጽኑዕ ነው። ወበጽሐ ቆሙ እስከ ሰማይ ወአዕፁቂሁ እስከ አጽናፈ ምድር ቁመቱ እስከ ሰማይ ደርሶ ጫፉ ጽንፍ እስከ ጽንፍ መልቶ ወሰናይ ቆጽሉ ወፍሬሁኒ ብዙ ቅጠሉ ጽፍቅ ፍሬው ንብብር ሁኖ አየሁ አልሁት። ወኩሉ ይሴሰይ እምኔሁ ሁሉ ከሱ ሲመገብ ወያጸልሉ ታሕቲሁ አራዊተ ገዳም የምድረ በዳ አራዊት ከበታችሁ ተጠግተውበት ወይነብሩ ውስተ አዕፁቂሁ አዕዋፈ ሰማይ ከበላዩ አዕዋፍ ተቀምጠውበት ወእምኔሁ ይበልዕ ኩሉ ዘሥጋ ሥጋዊ ደማዊ ሁሉ ከዚያ ሲበላ አየሁ አልሁት። ወርኢኩ በራእየ ሌሊት በውስተ ምስካብየ በመኝታዬ ሳለሁ ሌሊት በራእይ አየሁ። ወናሁ ዒር ቅዱስ እምሰማይ ወረደ ቃል ቅዱስ ሲል ነው። አንድም መልአክ ቅዱስ ሲል ነው። እነሆ መልአክ ከሰማይ ወረደ ወከልሐ በኃይል ቃሉን አሰምቶ ተናገረ። ወከመዝ ይቤ ግዝምዎ ለዝንቱ እጽ ይህን እንጨት ቁረጡት አለ። ወንትሩ አዕፁቂሁ ጫፉንም ቁረጡት። ወንግሁ ቆጽሎ ወይዝርው ፍሬሁ ቅጠሉን አርግፉ ፍሬውን በትኑ አለኝ አልሁት አላቸው። ወይትሃወኩ አራዊት ዘታሕቲሁ ወአዕዋፍኒ ዘውስተ አዕጹቂሁ ከታች የተጠጉበት አራዊት ከላይ የተቀመጡበት አዕዋፍ ይታወኩ አለ። ጣዕሙ ስርወ ወጉንዶ ህድጉ ውስተ ምድር ነገር ግን ስሩን ግንዱን አትንኩት። ወበነዋቅሬተ ሐፂን ወብርት እስርወ ያለበት ነው። በብረት በብርት ጠርቁት። ውስተ ሐመርማ ዘአፍአ ወበጠለ ሰማይ ይንበር በአፍአ ባለ በለመለመ ቅጠል ውስጥ በጠል ተነክሮ ይኑር። ወምስለ አራዊት መክፈልቱ ይኩን ውስተ ሳይረ ገዳም እድል ፈንታው ከአራዊት ጋር በሳር ውስጥ ይሁን። ወይትወለጥ ልቡ እምሰብ ወልበ አርዌ ይትሃቦ አእምሮው ከሰው ይለይ የአውሬ እውቀት ይሰጠው። ወሰባቱ ዓመት የሐልፍ ላዕሌሁ በኩነኔ ልዑል ወበቃለ ቅዱስ ትእዛዝ በመልአኩ ትእዛዝ በልዑል በእግዚአብሔር ፍርድ ሰባቱ ዓመት በእሱ ላይ ያልፋል። ከመ ያእምሩ ኩሉ ሕያዋን ከመ እግዚአብሔር ይኩየንን መንግሥተ እጓለ እመሕያው ወለዘፈቀደ ይሁቦ እግዚአብሔር የሰውን ሁሉ መንግሥት እንዲገዛ ለወደደውም እንዲሰጠው በሕይወተ ሥጋ ያሉ ሁሉ ያውቁ ዘንድ ወበትዕቢቱ ለሰብ ይሐስሮ ሰውን በትዕቢቱ ያዋርደዋል። ከመዝ ህልምየ ዘሃለምኩ አነ ናቡከደነጾር ንጉሥ እኔ ናቡከደነጾር ያለምኩት ህልም እንዲህ ነው። ወአንተሰ ብልጣሶር ንግረኒ ፍካሬሁ ብልጣሶር አንተ ግን ትርጓሜውን ንገረኝ። እስመ ኩሎሙ ጠቢባነ መንግሥትየ ስኑ ነጊሮትየ ፍካሬሁ በመንግስቴ ያሉ አዋቆች ሁሉ ትርጓሜውን መናገር ተስኗቸዋልና። ወአንተሰ ዳንኤል ትክል ነጊሮትየ ፍካሬሁ እስመ መንፈሰ እግዚአብሔር ቅዱስ ላዕሌከ መንፈስ ቅዱስ አድሮብሃልና። ዳንኤል አንተ ግን ትርጓሜውን መናገር ይቻልሃል። ወሶቢያ ዳንኤል ዘስሙ ብልጣሶር ሀለየ መጠነ አሐቲ ሰዓት ስሙ ብልጣሶር የተባለ ዳንኤል ያን ጊዜ አንድ ሰዓት ያህል አሰበ። ስለምን ቢሉ ባይገለጥለት፣ አንድም እንዴት እሪያ ትሆናለህ ብዬ ልተርጉምበት ብሎ ወተሰጦ ብልጣሶር ወይቤ ብልጣሶርም መለሰ እንዲህ አለ እግዚእየ ይኩን ህልምከ ላይለ ጸላእትከ ወፍካሬሁኒ ለጸርከ ጌታዬ ህልምህ በጠላቶችህ ላይ ይሁን፣ ትርጓሜውም በጠላትህ ላይ ይሁን። እጽ ዘርኢከ አብይ ወጽኑዕ ጽኑዕ ረጅም ሆኖ ያየኸው ዛፍ ወበጽሐ ምሁ ሰማየ ወስፍሑ እስከ አጽናፈ ምድር ቁመቱ እስከ ሰማይ ደርሶ ጫፉ ከጽንፍ እስከ ጽንፍ ደርሶ ያየኸው ወቆጽሉኒ ጽፉቅ ወፍሬውኒ ብዙህ ቅጠሉ ጽፍቅ ፍሬው ንብብር ሁኖ ያየኸው ወሁሉ ይስየሰይ እምኔሁ ሁሉ ከሱ ሲመገብ ያየኸው ወይነብሩ ታሕቴሁ አራዊተ ገዳም ከታች አራዊት ተጠግተውበት ወያጸልሉ ሀበ አዕጹቂሁ አዕዋፈ ሰማይ አዕዋፍ ከላዩ ላይ ተቀምጠውበት ያየኸው ዛፍ አንተ ውእቱ ንጉሥ ዘአበይከ ወፀናይከ ወፈድፈደ እበይከ ገናንነትህ የበዛ የጸናህ የከበርህ ንጉሥ አንተ ነህ። ወበጽሐ እስከ ሰማይ ምሁ ቁመቱ እስከ ሰማይ መሆኑ አንተም ከሁሉ በላይ ነህ። ወኩነኔከ እስከ አጽናፈ ምድር ጫፉ ጽንፍ እስከ ጽንፍ መሆኑ አገዛዝህ ጽንፍ እስከ ጽንፍ ድረስ ነው። ወዝኒ ዘርኢከ ንጉሥ ዒር ቅዱስ ወረደ እምሰማይ ወይቤ ግዝምዎ ለዝ ዕፅ መልአኩ ከሰማይ ወርዶ ይህን እንጨት ይህን ዛፍ ቁረጡት ሲል ንጉሥ ያየኸው ወዳዕሙ ስርወ ወጉንዶ ህድጉ ውስተ ምድር ነገር ግን ስሩን ግንዱን አትንኩት ሲል ያየኸው ወለመዋቅሒተ ሐፂን ወብርት ሰንሰለት ብርት ቸንክሩበት ሲል ያየኸው ውስተ አመልማል ዘአፍአ ይንበር በጠለ ሰማይ ከአፍአ በተገኘ ከሰማይ በወረደ ጠል ተነክሮ ይኑር ሲል ያየኸው ወምስለ አራዊተ ገዳም መክፈልቱ ይኩን ወውስተ ሳይረ ገዳም ይትረአይ እስከ ይሐልፍ ሰባቱ ዓመት ላዕሌሁ ሰባቱ ዓመት እስኪያልፍ ድረስ ዕድል ፈንታው ከአራዊት ጋር ይሁን ሲል ያየኸው ወደ ሳርም ሲሰማራ ያየኸው ዝውቱ ፍካሬሁ ንጉሥ ንጉሥ ትርጓሜው ይህ ነው። ኩነኔ ልዑል በጽሖ ለእግዚእየ ንጉሥ የልዑል የእግዚአብሔር ፍርድ በጌታዬ በንጉሥ ደርሶብሃል። ወይሰድዱከ እምሰብ ወትነብር ውስተ አራዊተ ገዳም ወትነብር ምስለ አራዊተ ገዳም ከሰው ለይተው ይሰዱሃል ከአራዊት ጋር ትንወራለህ ወተትራእይ ጻዕረ ከመላይም እንደ ላም ወደ ሳር ትሰማራለህ ወትነብር ሀበ ጠለ ሰማይ በጠል ተነግረህ ትኖራለህ። ወሰባቱ ዓመት ያህልፍ ላዕሌከ ሰባቱ ዓመት ባንተ ላይ ያልፋል። እስከ ተአምር ከመልዑል ይኩየንን መንግሥተ እጓለ እመሕያው ወለዘፈቀደ ይሁቦ ልዑል እግዚአብሔር የሰውን ሁሉ መንግሥት እንዲገዛ ለወደደውም እንዲሰጠው እስክታውቅ ድረስ ወዝኒ ዘይቤ ህድጉ ስሮ ወጉንዶ ለእጽ ውስተ ምድር ስሩን ግንዱን በምድር ተውት ያለው መንግሥትከ ለከ ይጸንሐከ በእደይ ወርማር ወድየቅ ወልድከ በእደይ ወርማር ወድየቅ ወልድከ ያለበት ነው። መንግሥትህ በልጅህ በይወርማር ወድየቅ እጅ ይቆይሃል እስከ ተአምር ኩነኔ ዘእምሰማይ ግዛት የሚሰጥ ከጌታ እንደሆነ እስክታውቅ ድረስ በእንተዝ ንጉሥ ያስምርከ ምክርየ ንጉሥ፣ ስለዚህ ነገር ምክርየ ደስ ያሰኝህ ማለት በጄ በለኝ። በምጽዋት ወበጽድቅ ትድህን፣ በምጽዋት በትሩፋት ትድናለህ። ወኃጢአትከኒ በምህረ ነዳይ እስከይሰረይ፣ ኃጢአትህ ለድሃ በመራራት እስኪሰረይልህ ድረስ አንድም ወይሰሪ ወይሰሪ ለከ እግዚአብሔር ኃጢአተከ ወጌጋየከ ኃጢአትህን በደልህን እግዚአብሔር ያስተሰርይልሃል። ዝ ኩሉ በጽሖ ለናቡከደነጾር ንጉሥ ንጉሥ ይህ ሁሉ ባንተ ደረሰብህ። እምድኅረ አሰርቱ ወክልኤቱ ወርኅ መጻ ክፉ ባየሁበት አገር መልካም አላይበትም ብሎ ዓመት ከሌላ አገር ተቀምጧል። ዓመቱ ካለፈ በኋላ መጣ። ወበጽሐ ኀበ ጽርሐ መንግሥቱ ዘባቢሎን በባቢሎን ካለ ከከተማው ቤት ደረሰ። እንዘያንሶሱ ተሰጦ ንጉሥ ወይቤ በቤተ መንግሥቱ ሲመላለስ ንጉሥ ተናገረ እንዲህ አለ። አኮኑ ዛቲ ባቢሎን ዐባይ እንተ ሐነጽኩ ለቤተ መንግሥትየ ዘውዴን ቀጥቅጬ ማርዳዬን ቆርጬ ኤልካዬን ሰብሬ ያቀናኋት ባቢሎን አይደለችም። አንድም መንግሥቴን ላጸናባት በጽና ኃይልየ ኃይሌን ልገልጥባት ወለትርፊተ ክብርየ ሽልማቴን ላኖርባት ያቀናባት አገር አይደለችም። እንዴት ለሰው ወዳጅ የለው ዳንኤል ሪያ ትሆናለ ይበለኝ ብሎ እንዘአዲሁ ቃል ውስተ አፈ ንጉሥ መጻ ቃል እምሰማይ አስቦ ሳይናገረው ተናግሮ ሳይፈጽመው ከሰማይ ቃል መጣ ለከ ለከ ይትለከ ናቡከደነጾር ንጉሥ ሀለፈት መንግሥትከ እምኔከ ናቡከደነጾር መንግሥትህ ካንተ አለፈች ይልሃል። ወይሰድዱከ እምሳብ ወትነብር ምስለ አራዊተ ገዳም ከሰው ለይተው ይሰዱሃል፣ ከአራዊት ጋር ትኖራለህ። ወትትራእይ ሳይረ ከመላህም እንደ ላም ወደ ሳር ትሰማራለህ። ወይሃልፍ ላዕሌከ ሰባቱ ዓመት ሰባቱ ዓመት በአንተ ላይ ያልፋል። እስከ ተአምር ከመ ልዑል ይኩነን መንግሥተ እጓለ እመሕያው ወለዘፈቀደ ይሁቦ ልዑል እግዚአብሔር የሰውን ሁሉ መንግሥት እንዲገዛ ለወደደውም እንዲሰጠው እስክታውቅ ድረስ ወውእተ ጊዜ በጽሖ ለናቡከደነጾር ዝ ነገር ያን ጊዜ በናቡከደነጾር ይህ ነገር ደረሰበት። ወሰደድወ እምሳብ መልኩ ቢለወጥባቸው ከሰው ለይተው በአጥንት በአጥንት በምርግት እያሉ አስወጥተው ሰደዱት። ወተርእየ ሳይረ ከመላህም እንደ ላም ወደ ሳር ተሰማራ። ወተፌረየ ሥጋሁ እምጠለ ሰማይ ሰውነቱ በጠል ተነከረ። እስከ ልሂቀ ስዕርቱ ከመዘ አንበሳ ወጽፈሪሁኒ ከመዘ ንስር ጋማውን የአንበሳ ጥፍሩን የንስር እስኪያደርግለት ድረስ ወእምድኅረ እማንቱ መዋዕል አነ ናቡከደነጾር አንሳይኩ አዕይንትየ ውስተ ሰማይ ከብዙ ቀን በኋላ እኔ ናቡከደነጾር አንገቴን ወደ ሰማይ አቅንቼ አየሁ። ወገብአኒ ልብየ ወባረክዎ ለልዑል አእምሮዬ ተመለሰልኝ፣ ልዑል እግዚአብሔርን አመሰገንሁት። ወአእኮትክዎ ለዘሕያው ለዓለም ወመንግሥቱኒ ለትውልደ ትውልድ አገዛዙ ለዘላለም የሚሆን መንግሥቱም ለልጅ ልጅ ጸንቶ የሚኖር እሱን አመሰገንሁት። ወኩሎሙ እለ ይነብሩ ውስተ ምድር ከመ ወኢምንት እሙንቱ በዚህ ዓለም የሚኖሩ ሰዎች ሁሉ በእሱ ዘንድ እንደ ኢምንት ናቸው። ወይገብር በከመ ፈቀደ በኃይለ ሰማይ በፀሐይ በጨረቃ አንድም በመላእክት የወደደውን ያደርጋል፣ አንድም በልዑላኑ። ወበዘሂ ይነብር ዲበ ምድር በምድር በሚኖሩ በእንስሳት በአራዊት፣ አንድም በደቂቀ አዳም የወደደውን ያደርጋል፣ አንድም በትሑታኑ። ወአልቦ ዘይትቃወማ ለእዴሁ ስልጣኑን የሚቃወማት የለም። ወይቤሎ ምንተ ገበርከ ምን አደረክ የሚለው የለም። ይህተ ጊዜ ገብአኒ ልብየ ያን ጊዜ አእምሮዬ ተመለሰልኝ። ወመጻይኩ ውስተ ክብረ መንግሥትየ ወደ ክብረ መንግሥቴ መጣው። ወተሰውጠ ህሊናየ ወራእይየ ወተውህቦ ልበ አርዌ ብሎ ነበርና አእምሮዬ መልኬ ተመለሰልኝ። እኔ ምንዳየ ቀድሞ ከሰው ሁሉ በላይ አድርጎኝ ነበር፣ ዛሬም ከአራዊት በላይ አድርጎኛል ብሎ ታበየ። ጋማው እንዲመለጥ ጥፍሩ እንዲወልቅ አደረገው። ከዚያው ባለበት ንስሐ ገባ። ዳንኤል ልቡናው በጸጋ እንደተመለሰ አውቆ ሂዳችሁ አምጡት አላቸው። ቢሄዱ ከዛፍ ስር ቆሞ አገኙት። መልሰው አምጥተውታል። ወሐሰሱኒ መገብትየ ወመላእክትየ ሹማምቱ አለቆቹ ፈልገው አመጡኝ። ጸናይኩ በውስተ መንግሥትየ በመንግሥትየ ጸናሁ። ወተወሰኩ እበየ ፈድፋደ እጅግ ገነንሁ ከበርሁ። ወይእዜኒ አነ ናቡከደነጾር እሴብሖ ወአአኩቶ ለእግዚአብሔር አሁንም እኔ ናቡከደነጾር በውስጥ በአፋ እግዚአብሔርን አመሰግነዋለሁ። ወአሊዕሎ ለንጉሠ ሰማይ ሰማይን የፈጠረ እሱን ከፍ ከፍ አደርገዋለሁ። እስመ ጽድቅ ኩሉ ግብሩ ወርቱዕ ፍናዊሁ ሥራው ሁሉ እውነት ነውና፣ ይኸውም ሥራው የቀና ነውና መንግሥቱ ዘለዓለም ወምኩናኑኒ ለትውልደ ትውልድ መንግስቱ ለዘላለም ነው፣ አገዛዙም ለልጅ ልጅ ነው። ወለኩሎሙ እለያጉሩ በትዕቢት ይክል አሂሰሯቷሙ በትዕቢት ጸንተው የሚኖሩትን ሰዎች ሁሉ ማዋረድ ይቻለዋል።